ሄሎ ሰላም ጤና ይስጥልን በ- Best Bet
ጤና ይስጥልኝ።
አብሮ ይስጥልን Best Bet ነው።
አዎ ከ HelloCash ብር በ- ላስተላልፍ ወደ Best Bet ላይ ሳደርግ እሺ የሆነ ኮድ ብቻ ነው የሰጠኝ። HelloCash ኡ ግን ምን ላይ ነው ያ ኮድ? ሴኒቲ ምናምን የሚል ኮድ ነው የሰጠኝ።
አ- አይደለም ይሄ የ Best Bet እና የ HelloCash ስልክ አንድ አይነት ነው?
አ- አዎ አዎ አንድ ነው።
አዎ ምን አይነት ኮድ ነው ታዲያ ይሰጣል? message ነው የሚልከው።
እኮ message ሰጠኝ። የሚሴ በ message የሆነ message ን እሺ dep- deposit ስታደርግ ብሩ አልገባም ወደ አካውንት ወደ አካውንቱ አልገባም። የሆነ ኮድ ግን ቁጥሮች ሰጥቶኛል።
እኮ ያው ወደ Best Bet አካውንት ካልገባ
እ፣ በ- በዛ ኮድ መምታት ነው።
አይደለም message ኡ ላክልንና እ፣ እኛ check እናስደርገዋለን። message ኡ ላክልን ቴሌግራም ላይ በዚህ- በዚህኛው ቁጥር ቴሌግራሙ አይ ዜሮ ዘጠኝ ዜሮ ሶስት
እ፣ ቆይ እስኪ ስልኬ መንገድ ላይ ያነሱ ዜሮ ዘጠኝ ዜሮ ዜሮ ሶስት ሶስት እሺ አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት እሺ check HelloCash ላይ ነው የላኩት። አንድ ነው ቁጥሩ። እሺ እሺ